hello፣ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ሊንችስቶን ነው ምን ልርዳዎት?
okay እ፣ ማስታወቂያ ላይ እንትን ቁጥራችሁን ሰምቼ ነው እና አንዳንድ ስለ አፓርታማው information እንድነግሪኝ ነበር።
ምን ላይ ነው ማስታወቂያችንን የሰሙት?
ሬዲዮ ላይ።
እሺ አፓርትመንቶች አሉን ለሽያጭ ያቀረብናቸው እሺ ዘጠኝ site ኦች ላይ ወደ ቦሌ፣ ሜክሲኮ፣ ሳር ቤት፣ ሲኤምሲ፣ ሀያት፣ ጣፎ፣ ቻይኒዝ፣ ዳሞቱ፣ ሊቢንቱ እነዚህ ላይ አለን።
እሺ ያው ከከፈሉ ቅድሚያ ሶስት መቶ ሺህ ብር እ?
ቅድሚያ ደግሞ በአምስት አመት
ምን አልሽኝ?
ቅድሚያ